ጤና ይስጥልኝ ቤት ረዴት ነኝ። ምን ልርዳዎ?
እንትን ለማየት ነበር ቦነስ ለማስለቀቅ እሺ cashier ኮዱን ንገረኝ።
አስራ ሶስት
አስራ ሶስት ሰማንያ አራት ሰማንያ አራት
አርባ ዘጠኝ ስልሳ ስድስት
አሸን ቦነስ ሳይሆን አሸንፎ ተለቆልሃል አይደለ?
አሸንፍ ያለው አይ አንዱን ውጤት አላየሁትም ነበር።
እ፣ በስልክ ቁጥር ነው የቆረጥኩ አይደል? ዜሮ ዘጠኝ ዜሮ ሰባት በሚል
አር አይደለም በወረቀት ነው።
እሺ ንገረኝ እስኪ ድጋሚ።
እሺ አስራ ሶስት አስራ ሶስት
ሰማንያ አራት ሰማንያ አራት አርባ ዘጠኝ ስልሳ ስድስት
የት ነው የቆረጥከው?
ጎንደር
ስንት ብር በመቶ- ነበረ? በስንት ብር ነው የቆረጥከው?
በመቶ
ስንት ብር ደራሽ ነው የሚለው?
አንድ ሺ ዘጠኝ መቶ አንድ ሺ ዘጠኝ መቶ ሰባት ብር አይደለ አ አ እኮ እ፣ ገብቶልሃል እኮ
ብሩ ማለት ሂጄ መቀበል እችላለሁ?
አን- አዎ አንድ ሺ ዘጠኝ መቶ ሰባት ብር win ነው የሚለው እዚህ ጋር።
አይ አንዷን ውጤት አላየኋትም ነበር። አመሰግናለሁ።
እሺ አመሰግናለሁ። hello